በምን ልርዳዎ?
ሄሎ
ሁሉ ስፖርት ነው። በምን ልርዳዎ? ሄሎ ሄሎ ሄሎ አይሰማው።
ሁሉ ስፖርትን ለመቁረጥ ነበር። odd ኡን እንዴት ነው ማግኘት?
odd ኡን እዛው ላይ ነው የምታገኘው፣ ኦንላይን ላይ ይመድቡ ስል የሚለው ምን እንትን ነው የሚለኝ የሆነ wallet ኡን አምጣ ምናምን
wallet ኡን ምን wallet ኡ wallet ኡ ላይ ምንም ብር የለም ነው የሚለኝ። እና እኔ እኮ መደብ ብር አስገባ።
መድቤ በትኬት ለመቁረጥ ፈልጌ ነው።
እንደዛ ከሆነ login ሳታ- ሳያረጉ ነው እሺ።
መ- ማድረግ የሚቻለው። ከ login ይውጡና ከ account ይውጡና ከፊት ለፊት የሚያመጣሉት ላይ እሺ፣ ይመድቡ።
አመሰግናለሁ።